የለችም።
hello hello፣ ሰላም ነው ምላሽ እንዴት ነው?
አለን ሰላም ነው።
ወዳቢ ላይ ተፈትነሽ አልፈሻል እና ነገ ሰዓት ላይ interview አላችሁ። እሺ
ምን አልከኝ?
ነገ ሶስት ሰዓት ላይ interview አላችሁ።
እሺ የት ነው?
ወዳቢ ክል ተፈትነሽ አመልክተሽ ተፈትነሽ ነበር አይደል?
okay እንትን ለቡ።
አዎ ለቡ መብራት ነው።
እሺ ሶስት ሰዓት ነገ
ሰዓት ላይ interview ያላችሁ በጊዜ እንድትገኙ እና ስትመጡ original document እና ኮፒውን እሺ።
እሺ የዩኒቨርሲቲው ነው ወይንስ ሁሉንም?
ሁሉንም ያላችሁን የትምህርት ማስረጃ original ኡን እና ኮፒውን እሺ እሺ ይዤ እመጣለሁ። እሺ እና የመታወቂያ ምናምን ራሳችሁን የሚገልጽ መረጃ ይዛችሁ እንድትገኙ ነገ ሶስት ሰዓት ላይ እሺ
እሺ።
እሺ አመሰግናለሁ።
ችግር የለም እሺ።